ሰላም።
İsveç?
Ee, ቤስት ቤት አቤት ማለት ነው።
እግዚአብሔር ይመስገን። ስልሳ ሺህ ብር እንግዲህ አድርጌ ተንጠለጠለብኝ በሀያ ሺህ ብር።
ስልሳ ሺህ ብር መቼ ነበር ያደረግከው?
አሁን አሁን አሁን
እሺ ቤስት ቤት ስልክ ቁጥር የደወልክበት ነው?
አዎ አዎ
እሺ ጠብቀኝ አንዴ።
እሺ። እኔ በቃ
ቪዲዮ መጀመሪያ እኮ ባይሻል ሬንጀርስ ወዲያው እንዳገባ ቢሆን አዎ ስድስት መቶ ምናምን ይሰጣል አለ እሱ መስካሩ የልጁ እንትን ወዲያው ይጨምር ነበር አምስት መቶ ስለነበረ አዎ አዎ ፈርስታፍ በአብቶ ብሔራዊ ሂደት
ትንሽ ታገሰኝ እሺ። አባ check እያደረኩት ነው።
አብሽር አብሽር ችግር የለውም አ- እሺ ይቅርታ።
እያወራሁሽ ታደርጊልኛለሽ
እም?
እኔም እያወራሁሽ ማድረግ ትችያለሽ አዎ maximum ይቻላል።
maximum ኡ ስንት ነው መቶ ወደ መቶ ሺህ ብር ይዞ አድርጌ ሌላውን እንዲያለኝ okay አብ ዘጠና ወደ ዘጠና ሺህ ብር እንትን amount invalid አለ እህ ዘጠና in- invalid አለ።
አዎ አዎ እሺ check account ታይቶልህ እ፣ እ።
account ላይ ብር ኖሮ limit እ።
ደርሶብህ ከሆነ upgrade ይደረግልሃል።
account ኤ ላይ አሁን ብር አለ ወደ አርባ ምናምን ወደ አርባ ስምንት ሺህ ብር አለ አሁን ያወጣው ዘጠና ሺህ ብር ነው እም- እሺ ስለዚህ ላሳውቅልህ፣ upgrade ላስደርግልህ።
አዎ አዎ አዎ አስደረግልኝ እሺ እሺ እም።
ወደ እ፣ ወደ ደወልክበት ቴሌብር ቁጥር ነው አይደለ?
አዎ አዎ
እሺ በቃ continue እያደረኩልህ ነው።
እም። ተመሳሳይ ነው ከቤት ቤት የሚገዛ ከቴሌብር ተመሳሳይ ቁጥር ነው okay እሺ
አንድ ሀያ ሺህ ብር ገብቷል እሺ confirm እያደረኩት ስለሆነ ነው።
እሺ
እሺ አሁን ገብቶልሃል። በቃ እሺ፣ አሳውቅልሃለሁ።
ስልሳ ሺህ okay እሺ አሁን ማውጣት ትችላለህ ታው- ወይ ይቆያል መጀ- process ያደርጋል ላሳውቅህ አይሻልም? እንትን ልበልና ል- እ።
ላሳውቅልህና upgrade ካደረገልህ በኋላ አለቃዬን የሚያደርግልህ okay እና መልሼ ደውልልህ። በዚህ ስልክ ልደውል አይደለ?
አዎ ደውዪልኝ እሺ በቃ እሺ እደውልልሃለሁ። መልካም ቀን፣ እ፣ አመሰግናለሁ።
እሺ እኔም መልስ እሺ